Hello ሰላም ጤና ይስጥልን።
ይሰማል?
አዎ ይሰማል።
እንትን ለ- ለማሰራት ነበረ ከእሱ ጋር ስራ ለመስራት ነበረ ከ- ከድንኪት ባለቤት ጋር ማለት ነው።
ምን ነበር የመድረክ ስራ ማስ- መስራት የሚፈልጉት?
እ?
የት አካባቢ ነው? የት ነው የሚሰጡት? ስራ ቦታው የት ነው?
አ- አ- ስራ ቦታው እዚሁ አዲስ አበባ ውስጥ ነው።
እሺ ስሞትም አለበት ድርጅት ነው?
አረ ድርጅት አይደለም ግለሰብ ነው። በግለሰብ ደረጃ እሺ አይቻልም እንዴ?
ይቻላል፣ እ፣ ችግር የለውም።
እ፣ ፈ- ፈይሰል ፈይሰል